ሳሎን።
ሄሎ ሄሎ ጤና ይስጥልን ጋስት beauty salon።
አዎ እሺ ዊንታ እባላለሁ ከ We Plus Solution ነበር የደወልኩልሽ።
እሺ We Plus Solution ሀምሳ አይነት አገልግሎቶችን በአንድ application መ- እንዲጠቀሙ ለሰዎች እድልን አመቻችቶ የመጣ ነው እና ያንቺንም ስልክ ያገኘሁት ከኢንተርኔት ላይ ነው። አንቺም ድርጅትሽን register እ- በማድረግ እዚህ አገልግሎት ላይ ማስተዋወቅ ትችያለሽ ለማለት ነው።
እሺ
እ፣ ፍቃደኛ ነሽ?
አይ ልንገራትና አሳውቅሻለሁ okay፣ እሺ። ፍቃደኛ ከሆነሽ መልሰሽ ደውይልኝ በዚህ ስልክ።
እሺ እሺ፣ አመሰግናለሁ።
እሺ